ሄሎ
ሄሎ።
አቤት፣ ጤና ይስጥልኝ። እባክዎት ምን ልርዳ?
አይ የወፋን ኦሮሞ ጅጅረመ ምን አለ?
ኦሮሞ
ሀየን ጠጋ ማለት ነው ይዘርጋ
ስጅ ከረፋን ኦሮሞ ነ ሌብሳ ሰረረ ኩሌ ገይሱ ሌዚ ማዲ
ሰረረ ኩሌ ገይሱ ናዚ
ሰገል ሰገል ተሚያፍር ከፈ
አ ሰገል ሰገል ተሚያፍር ባጣ
አካዚ እ
አየ ገለሶ ወደ ወሊ ገለረ